Hello, ጤና ይስጥልኝ? Hello,
hello ጤና ይስጥልኝ?
እግዚአብሔር ይመስገን። ሰላም ናችሁ?
እግዚአብሔር ይመስገን። ፍሊንት ስቶን ነው መሰል የደወሉት።
አዎ አውቄያለሁ።
ይህም ምናልባት
የሆነ አክሲዮን ለመግዛት ነበር ይቻላል ይቻላል።
ወደ አለም ገና እና ሰበታ ምናምን ቅርንጫፍ የላችሁ?
ኦ እ ልደታ ነው ያለን። እዛ ወደዛ የሚቀርብ ልደታ ነው ያለን።
እሺ ግን ል- ማድረግ ምን እንችላለን። ቢሮ ቢሮ ከራቀቦት እ just በስልክ እንዲጨርሱ ማድረግ እንችላለን።
እንዴት? በምን? በቴሌግራም?
ም፣ አዎ በቴሌግራም ልክሎትና የሚፈርሙት ነገር አለ። እሱን አንብቦ ይፈርሙበታል። ግን ልደታ ቢሮ መምጣት ይቀሎታል ወይስ በስልክ ይቀሎታል?
አይ አመቻችቼ እዛው ብመጣ ይሻላል። በቴሌግራም አስተማማኝ okay አይደለም።
እሺ፣ ስሞትን ማን ልበል።
ስሜ ጣይቱ ጣፋ ነው የሚባለው።
እሺ፣ ማስታወቂያችንን ከምን ሰምተው ነው?
እ ማስታወቂያ ሰምቼ ነው ከእንትን ላይ ከቴሌቪዥን ላይ እሺ፣ ለመቼ ቀጠሮ ሊያዝሎት ታዲያ?
በቀጠሮ እንጂ አይገባም።
አይ ይቻላል። ያው just follow ላድርጎት ብዬ ቅዳሜ ምናምን ይችላሉ።
እሺ ቅዳሜ ከሰዓት በቃ እደውልሎታለሁ።
እሺ፣ ችግር የለም። እኔ እመጣለሁ።
okay እሺ፣ እሺ፣ እናመሰግናለን።
ችግር እሺ የለም።
እሺ